Hello
ለው ጤና ይስጥልን።
ጤና ይስጥልኝ።
ሀይሎ ጋር decor
ሀይሎ ጋር wedding planner
ነው እንዴ? wedding planner ነው። Decor አዎ።
አገልግሎት አትሰጡም?
ምን አልሽኝ?
Decor አገልግሎት አትሰጡም? Wedding plan ብቻ ነው?
እንሰጣለን እንሰጣለን።
እሺ፣ እኔ We Plus Solution ከሚባል company ነው እና የደወልኩት company ያችን አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዚህ service ኦች አንዱ እ፣ አውርቼዋለሁ። ኦልሬዲ ሬጅስተር አድርጌያለሁ።
ነው። በየትኛው አዎ፣ የ- ዊዲንግ ፕላን
አዎ ሀይሎ ጋር ዌዲንግ ፕላስ በሚለው እ፣ እናንተን ጠይቆ ነበረ ምን ቢሮ አፕሩቭ እስኪያደርግ ፊድባክ ጠብቃ ይመስል እ፣ ከቢሮ አፕሩቭ እስኪደረግልህ ብሎ አክሰፕት አላደረገውም።
ሪፈራል ኮዱ ነው
ኖ ኖ አይደለም እ፣ እ፣ እ፣ ከቢሮ approve ይደረጋል መሰለኝ አይታችሁ አዎ አዎ እሱን እሱን ጠብቅ ተባለ የሚል ነው ይመጣልኝ።
እሺ እንደሱ ከሆነ በእንትኑ በ decor ኡ መመዝገብ ትችላለህ። በነገራችን ላይ
አይ በሌላ- እ፣ በ planning ላይ ነው መሆኑን ማለት ነው።
እሺ እንደሱ ከሆነ እሺ እንትን ይደረግልሃል። እሺ